ሄሎ
ሄሎ
ጤና ይስጥልኝ።
አብሮ ይስጥልን። ቴሌቪዥን ምን ልርዳዎት?
ይህ
ማል- ምን ልርዳዎት?
እንትን ጥያቄውን
እ፣ ለመጠቀም ፈልገው ነው።
አ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ።
ይህ ኮከብ መሰላል ኮከብ ዘጠኝ ሰማንያ አምስት መሰላል።
ኮከብ ዘጠኝ ሰማንያ አምስት መሰላል አዎ እንደዛ ብለው ሲደውሉ ሙሉ መረጃ ይመጣልዎታል። ሰባት ቁጥር ላይ ቋንቋ ይምረጡ፣ ከእንግሊዝኛ ወደ አማርኛ።
አ ከዛ አንድ ቁጥር ለመመዝገብ የሚል አለ።
አ
ከዛ ሶስት ቁጥር ለመጫወት ሶስት ቁጥር ለመጫወት ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ።
አ
ጥያቄና መልስ በ coin ነው የሚጠቀሙት። ስኬት ደግሞ የሚያሸልም ጨዋታ ድሎትን ይሞክሩ የሚለውን ይጠቀማሉ። ስልክዎት smart ከሆነ በድረገጽም ገብተው መጠቀም ይችላሉ።
ይህ እሺ እሺ መልካም እድል። እሺ ዘጠኝ ሰማንያ አምስት ነው አ?
እነጋ ማለት ነው።
ዘጠኝ ሰማንያ አምስት ነው አ? ስሚ ይህ ዘጠኝ ሰማንያ አምስት ነው አ?
Sole soy Winjama, Lila.